ጤና ይስጥልኝ ማንኛውም ሄሎ
ሄሎ አቤት
እንትን ፈልገን ነበረ።
ምን hello
ስሙ ምንድን ነው? betting ቤቱ ይሄ betting ቤቱ ምንድን ነበር? ቤት ቤት Best Bet አዎ ልክ ነው ምን ልርዳክ እንትን ነበረ። multi bonus አላቸው እንዴ?
multi bonus እ ምንድን ነው multi bonus
አንድ team ጥሎን ነበርና እህ ከወደቀ ወደቀ ነው።
okay አንድ team ብቻ ነው የወጣው አዎ እሺ total odd የምትላለች አይደለ ከታች ላይ
እ total total odd አዎ እ total እ odd ኡን ለወጣው ጨዋታ odd አካፍለው
እሺ ከዛ በ- ከዛ ከሀያ በላይ ከሆነ ሀያ እና ከሀያ በላይ ከሆነ ተመላሽ ይኖርሃል
ስንት ወደ ከሀያ ቁር ከ- በላይ ከሆነ እ ከሀያ አዎ ሀያ እና ከሀያ በላይ ከሆነ
total ቁር እና አካፍለው ማካፍለው ማለት total odd ለ- ለወደቅ ለወደቀ እ ጨዋታ odd የራሱ odd አለው አይደለ እሱ አዎ እሱን ለ total odd ኡ አክ- ስታካፍለው ከሀያ በ- ሀያ እና ከሀያ በላይ ከሆነ ተመላሽ ይኖረዋል እሺ እሺ እናመሰግናለን ስለደወልክ